ጤና ይስጥልኝ። ሁሉ ስፖርት ነው። በአካል የምንረዳው ሰላም ነው።
ሁሉ ስፖርት ነው። በአካል ነው።
እንትን ብር ማለት ነው ከቴሌ ብር ወደ ሁሉ ስፖርት ምናምን እንትን አድርጌ መመለስ አልቻልኩም። እዛ ላይ ያለኝም ብርም ወደ ቴሌ ብር መመለስ ፈልጌ እምቢ አለኝ።
ከቴሌ ብር የተላከለትን text screenshot አድርገው በቴሌግራም ይላኩልን።
እንትን ራሴ ነው የላኩት እኮ ከ- ከእኔ ከራሴ ከቴሌ ብር ወደ እኮ እሱን ነው የፈለግነው። ከቴሌ ብር ይችላል።
ይላክለት የለ text እሱን screenshot አድርገው ይላኩልን በቴሌግራም።
እሱን አቤት አባቴ